cuánto vale?
Hello?
እ- Hello Hello ቤት withdraw ሳረግ ይዘቤ ነበር ብር ስንት ብር ሶስት ነው?
ሺህ ብር። ሶስት ሺህ ብር እሺ የቤት ቤት ቁጥርህን ንገረኝ።
እዛው በዚህ ስልክ ነው።
የደወልክበት?
አ እሺ
ወደ እኔ account እንዲገባ ልበላቸው።
ስንት ብር ነው ያልከኝ?
ሶስት ሺህ ብር
ኤርሚያስ ጌታው ነው አይደለ? ወደ አቢሲኒያ አዎ።
ባንክ አዎ የጋሽ ጌታው ልጅ ያስሚያሳ አዎ፣ process ላይ ስለሆነ ነው ይገባል።
እሺ መቀየር አለ።
ይቻላል ሌላ አይ ባንክ አሁን አይቻልም፣ አንዴ process ላይ ስለሆነ
እሺ ትንሽ ከስንት ሰዓት- ከሰዓት መጠበቅ በኋላ- ከሰዓታት በኋላ ነው የሚገባ አላው- አላወኩም። ያው ደውለህ አስታውሰን፣ ችግር የለውም ግን ያው process ላይ ስለሆነ ይገባል።
እሺ እሺ እናመሰግናለን።
በይ ብራችንንማ ዘረፋችሁ ነው እሺ እም፣ እሺ
እሺ ሌባ